Hello
ጤና ይስጥልን። ከቪዛ ኢትዮጵያ ነው የምደውለው።
እሺ
ግሮሰሪ ነው። አሜን ሆቴል ነው ወይስ ግሮሰሪ ነው?
አይ ሆቴል ሆቴል
ሆቴል ብቻ ነው። የባለቤቱ ስም ማን ነው? እዚህ ቢጃ የተመዘገበ በማን ስም ነው?
አማራ የሚል አለ። በሆነ መጀመሪያ ነው አማራ ጡርዬ የሚል ነበር። አሁን ደግሞ አሰፋ ሚርጋ
ምን አሉ?
አሁን የተመዘገ ቅድም የሰጠሁት ነበር ዜሮ ዜሮ ሁለት ዜሮ ያልኩት አሰፋ ሚርጋ ይላል።
OK ሌላ አሁን ሌላ አለ እንዴ? TIN ነበር አሁን ያለበት አሰፋ ሚርጋ ነው። በፊት የነበረበት አማራ ጡርዬ የሚል ነበር።
OK እሺ። አሁን አዲሱን ይሰጡኛል ታዲያ በዚህኛው check እንዳደርግ በአዲሱ ልስጥሽ እሱን አዎ
እሺ ጠብቂኝ እሺ የአሁኑ እዚህ ነበር እስኪ የአሁኑ ወረቀት እስኪ የአሁኑ ወረቀት ሁለት ዜሮ እሺ
ሰባ ስድስት
ሰባ ስድስት ሀምሳ አንድ ሀምሳ ሀምሳ አንድ ሀምሳ አንድ እሺ ጊዜ ሀምሳ አራት
ይሄ አዲሱ ነው አይደለ? አዲሱ ይሄ አዲስ ነው። አሰፋ ሚርጋ የሚለው ነው።
አሰፋ ሜጋ ነው ያለው።
ሚርጋ ሚርጋ አሰፋ ሚርጋ
መረጃ ደንበኛችን ግንደኛ ነው።
OK። የበፊቱን እስኪ ይቅርታ አንዴ ሊሰጡኝ ይችላሉ? በዚህኛው በአዲሱ የብዙ ቆይ አልተመዘገበም።
ሰውዬ ጋር ደውዬ ካልሆነ በስተቀር አላውቀውም። እኛ ጋር አይደለ ለቆ ነው የሄደው።
Maybe በፊቱ ተመዝግቦ ይሆናል። በዚህኛው አዎ እሱ በፊት መሰለኝ ነው።
ማግኘት ይችላሉ? እሱን
ቆይ ደውዬልኝ እንጠይቀው።
እስኪ ተመልሰው ይደውሉልን። እሺ እሺ
Thank you.